ሄሎ ቤዛ ቤኔ
ስልሳ ሶስት ሰማንያ አራት ስልሳ ሁለት ሰማንያ አራት ሰማንያ አራት ስልሳ ሶስት ሰማንያ አራት ምን ሆነብህ? ስልሳ ሁለት ሰማንያ አራት ምን ሆነብህ?
ስልሳ ሶስት ስልሳ ስድስት
ኧረ ኧረ በእናትህ ኧረ ተይ።
በእናትህ ከጀርባ ካሉት ርቀህ ታወራኛለህ?
እ? እ?
ከጀርባ የሚስ- ነው የሚሰማኝ ድምፅና ስልሳ ርቀህ ሶስት ብቻህን ሆነ መልሰህ ደውል።
ስልሳ ሶስት ስልሳ ሶስት ሰማንያ አራት ምን ሆነብህ? ስልሳ ሶስት ሰማንያ አራት ፊኑን አርኒንጉን አስተካክሉ። አንድ ሰዓት ቆሟል።
ማን ነው ስምህ?
አብዱሰላም
አብዱሰላም አይቼው ከአንድ ሰዓት በኋላ ከሆነ የገባው አስተካክልልሃለሁ።
እሺ